በጣም ገርምሻል። ድንቅ
hello hello፣ ጤና ይስጥልኝ። ሰላም አብሮ ይስጥልኝ።
ከችብችብ ነበር የምደውልልዎት።
እሺ
ተመላሽ ብር ነበሩት እና በዚህ ስልክ ቁጥር ቴሌ ብር ስለሌለው ተለዋጭ እንዲነግሩኝ ነበር።
እሺ ዜሮ ዘጠኝ አስራ ሁለት እሺ
ሰማንያ እሺ ሀያ ሶስት ሀያ ስምንት ሀያ ስምንት እሺ እናመሰግናለን።
እሺ አልቆ ነው ግን አ- ሰው ለመጨመር እንትን ስንል እኮ ነው ሽንኩርቱን ቢያለ አዎ አልቋል። እስካሁን አልገባም።
ነቅጠሩ እሺ ነው እሺ እሺ መልካም Thank you.